ማታ ብር deposit አድርግቼ withdraw ውስጥ ቀረብኝ አላወረደልኝም ወደ ቴሌ ብር። ብር ማታ አድርጌ ነበረ።
ውዝዶ አድርገ ነው አ በዚህኛው ስልክ ሳይሆን
እሺ በሌላ ስልክ ነው አ
እሺ ንገረኝ ቁጥርህን ስልሳ
ዜሮ ዘጠኝ ስልሳ
ዘጠና ሰባት
ዘጠና ሰባት
አስራ ስድስት እሺ
ስልሳ ሰባት ስልሳ ሰባት አ